ፈጣሪ አንድ ነኝ አንድ አንድ ነኝ ይላል ለሰሙት ሁሉ መዳን ይሰጣል። አንድ ነኝ አንድ አንድ ነኝ ይላል ላመኑት ሁሉ ሕይወት ይሰጣል። መጀመሪያው የተናገረው የአብርሃም አምላክ እርሱ ራሱ ነው፣ ሌላ አይደለም። በስጋ የመጣው ክርስቶስ ሆኖ የተገለጠ ሌላ አይደለም። በስጋ የመጣው ክርስቶስ ሆኖ የተገለጠ አማኑኤል አማኑኤል አማኑኤል እግዚአብሔር ከእኛ ጋር አማኑኤል አማኑኤል አማኑኤል እግዚአብሔር ከእኛ ጋር የተጣለብንን የሞት ቀንበር ሰባብሮ ነፃ ሊያወጣን በፍቅሩ ቃል የነበረው የመጀመሪያው ሥጋ ሆነና በዓይናችን አየነው። መጀመሪያው የፍጥረት ስር ዓለማትን በቃሉ ፈጣሪ አንድ ነኝ አንድ አንድ ነኝ ይላል ለሰሙት ሁሉ መዳን ይሰጣል። አንድ ነኝ አንድ አንድ ነኝ ይላል ላመኑት ሁሉ ሕይወት ይሰጣል። በእኛና በእርሱ መሃል ቆመው የሞት ግድግዳን ያፈራረሰው የዘላለም ሐሳብ እቅዱ ነበር በሥጋ ተገልጦ አማኑኤል መሆን የምስራች የሕይወት ቃል ላመኑት ሁሉ ሕይወት ይሰጣል። የምስራች የሕይወት ቃል ላመኑት መዳን ይሰጣል። መጀመሪያው የፍጥረት ስር ዓለማትን በቃሉ ፈጣሪ አንድ ነኝ አንድ አንድ ነኝ ይላል ለሰሙት ሁሉ መዳን ይሰጣል። አንድ ነኝ አንድ አንድ ነኝ ይላል ላመኑት ሁሉ ሕይወት ይሰጣል።